ጤና ይስጥልን። ምክር ቤት ረዴት የምንረዳው
አንድ ቡድን ከጣለ ብር አይለቅልኝም። እንዴት ነው?
እም፣ እስቲ cashier ኮዱን ንገረኝና check ላርግልህ።
አስራ ሁለት
አስራ ሁለት ዘጠና ስድስት ዘጠና ስድስት ሰማንያ ዘጠኝ ሰማንያ ዘጠኝ ዘጠና ዘጠኝ
እ፣ ይሄኛው ቦነስ የለውም።
እ?
ይሄ ቦነስ የለውም።
እንዴት
እ፣ እንትኑ total odd ኡ lost ካደረግከው ጋር ተካፍሎ ከሀያ በላይ ሲሆን ነው። ይሄኛው ደግሞ ከሀያ በታች ነው።
አንድ ቡድን ብቻ ነው የጣለኝ አ?
አ
እና ቦነስ አይለቀቅም ማለት ነው።
ቦነስ የለውም። አ
እሺ እሺ። ፍሮንቲና ስንት ለስንት አል- አልቆ ነው?
እ፣ አላ ዜ- አንድ ለዜሮ
እባክህ ተይው፣ እሺ እሺ
ሀሎ አንዳንድ ቀን የማይለቁ እነዚህ ደግሞ ሴት የባሱ ናቸው።